አደረገው
hello hello አቤት hello hello ሰላም ከጭብጭብ ነው የደወልኩት እ
አሁን እሺ ደውላችሁ ተቋርጦ ነበረ በዚህ ቁጥር እኮ ደውዬ ነበር
አዎ እንት- ብሩን መልሱልኝ ብዬ ስ- ስንቴ ጠየቅኳችሁ ብሬ መልሱልኝ ነው
Okay እሺ እናስመልሳለን እሺ በጣም ይቅ- እ? አሁን ነው የሚፈልገው መልስ እኔ እኮ አሁን መጠቀም ፈልጋለሁ እኔ ፈልግ ሲጀመር ያዘዝኩት ካላም ካልባልኝ በዛለው ሌላ አማራጭ ስላለ ልክ ነው።
ፈለጋችሁ ይቅርታሽን- ሳይሆን እኔ በፈለግኩበት ሰዓት መልሱልኝ
እሺ በጣም ይቅርታሽን እንልክሉታለን ዛሬ እሺ
እሺ ቶሎ ቶሎ እንድላክልኝ ወይ ስልኳን ስጠኝ transfer የምታደርገዋል Okay እሷ እንኳን የግል ስልክ ነው ያላት እ፣ የመስመር ስልክ ስለማትጠቀም ነው እኮ እሺ የግል አላት እኔ ተዳብሬ ልለምናችሁ እንደገና
በጣም ይቅርታ እቃው አሁን ቀራ እ፣ እሺ እንትን ይቅር እንላለን።
ችግር የለውም እቃ ከቀራ እናንተ ነው የቀራ እኔ እሺ ግን በጣም አሁን ይቅርታ የሚፈልገው ብሬ አሁን ማለት ነው አሁን
እሺ እሺ መልሼ እደውላለሁ ካልገባልኝ እሺ እሺ እሺ